Hello ሰላም ጤና ይስጥልን።
ሰላም ጤና ይስጥልኝ። በድጋሚ ነው የደወሉት ከይቅርታ ጋር።
እሺ ችግር የለውም።
እንትን link ኡን ከየት ነው ማገኘው?
እ፣ በ link ነው መዘገበው።
በ link ም መመዝገብ ይችላሉ። ቴሌግራም ላይ ቁጥር እ፣ ልልክልዎት እችላለሁኝ።
የምን ቁጥር?
የባንክ account ማለት ነው።
በአካ account message ገብቶልኛል።
okay ገብቶልዎታል።
አ ከገባ screenshot አድርገው በሰባ አምስት ቤቱ
Okay ይላኩልን።
በ- okay በ- ይሄኑ ዝም ብዬ ከቤትኝ- በምን ባንክ ነው? ንግድ ባንክ ነው።
አዎ ንግድ ባንክ።
እሱን የገባበትን እሱን ነው screenshot ማድረገው።
አዎ screenshot አድርገው በቴሌግራም ሰባ አምስት ቤቱ አለ አይደለ?
okay እሱን በሱ ግን አላውቀውም፣ ይላኩልን።
ይቅርታ።
እሺ ልስ- ልስጥህ።
እሺ እሺ ዜሮ ዘጠኝ ሰባ አምስት ያዝ ያዝ፣ ስልክ ያዝ ያዝ፣ ስልክ ያዝ። ዜሮ ዘጠኝ ሰባ አምስት ሀምሳ አንድ
ሀምሳ አንድ ስልሳ ሶስት ስልሳ
ስልሳ ሶስት ስልሳ አዎ በዚህ ስልክ ቁጥር ቴሌግራም ላይ ይላኩልን።
እሺ ሰባ አምስት ሀምሳ አንድ ስልሳ ስልሳ
አዎ thank you።
እሺ እናመሰግናለን።